hello ሰላም ጤና ይስጥልኝ።
ሰላም እንዴት ነው?
ሰላም እግዚአብሔር ይመስገን።
አለን ትላንት order አዘን ነበረ ወጥቷል እንዴ? check ለማድረግ ነበር።
በዚህ ቁጥር ነበር
አዎ
check ላድርግ ነበር። ሂዊ በሚለው አዎ
okay። አይ ያ- እስካሁን አልወጣም፣ ግን ዛሬ ይወጣልዎታል። assign ተደርጓል።
ይወጣል። የ driver ኡ ስልክ ትነግሪኛለሽ?
okay ገና ነው አሁኑ። ወደ በኋላ ይደውሉልኝ ሲወጣ።
እሺ ስንት ሰዓት ላይ ልደውል እናቴ?
ከአምስት ሰዓት በኋላ ይደውሉ።
እሺ እሺ እደውላለሁ።